ጠፍቶ ባንተ አያምርም መከፋት ተጨምሮ ምን ሊፈይድ ለኛ ኑሮ ሀሳብ አትሂድ አትቅዘፍሩ በሆነው ባልሆነው አትጨነቅ ባይሳካ ስለበጎ ቢቀር በትንሽ ትልቁ አትሸበር ያስጨነቀ መስሎ ማይሞላ ሊተካ በሌላ ቀን ሊሽረብ ሲሄድ ያየኸው መረበሽ ክንደው ያስጨነቀ መስሎ ማይሞላ ሊተካ በሌላ ቀን ሊሽረብ ሲሄድ ያየኸው መረበሽ ክንደው አንተ በልጥም አንተ በልጥም አንተ በልጥም አንተ በልጥም ህይወት ባዶ ባዶ መስሎ ቤታዬ ገዝፎ ገኖ ቢከብድ ተረት ሆኖ ነገ ሊያስቅ ተባው ለበጎ ይለፍ ባዶ ባዶ መስሎ ቤታዬ ገኖ ገዝፎ ቢከብድ ተረት ሆኖ ነገ ሊያስቅ ተባው ለበጎ ይለፍ ባዳ ባዳ ሲስተር ባዳ ራጅን ባዳ ባዳ ባዳ ባዳ ባዳ ሲስተር ባዳ ባዳ ባዳ ባዳ ባዳ
ህይወት ባዶ መስሎ ቢታየህ ኖ ገዝፎ ቢከብድህ ተረት ሆኖ ሊያስቅህ ተው